ሄሎ ጤና ይስጥልኝ ብቻ ሄሎ ሄሎ አቤት ምን አለኝ ሄሎ አይሰማም እሺ ፕሪንስተን ሆምስ ነው የደወሉት ምን ልርዳዎት ምን ምዝገባ ፕሪንስተን ሆምስ ነው የደወሉት ምን ነበር የፈለጉት ምን ብለው ነው የደወሉት ምን ፈልገው ነበር የደወሉት ይሄ የደወሉበት ፕሪንስተን ሆምስ ነው 80 88 እርሱ ምን ጋር ነበር የደወሉት ምን ፈልገው ነበር ምን አለኝ እንዳስ